ሄሎ ሄሎ ሄሎ አቤት ሰላም ምርቃት አቤት ከችፕችፕ ነበር ምደውልዎት እሺ ይቅርታ ቲማቲም አልመጣልኝም ብለው ነበር አዎ
እሺ የት ነበረ location የሞሉት G seven አባዶ G seven
አዎ አባዶ G seven አደባባይ መብራቱ የሚቆጠርበት እሺ ነገ እንዲመጣ እናርግ መቀበል ይችላሉ እንችላለን እሺ ነገ ይመጣልዎታል መልካም ምሽት እሺ እሺ እኔ እናት አመሰግናለሁ እሺ